ጤና ይስጥልኝ አሪፌ ማሪሴ ባኩም ልርዳዎት።
ጤና ይስጥልኝ። አሁን ደውዬልሽ ነው። ተቆራረጠ።
እሺ፣ ተቆራርጦ ነበር። እሺ አዎ።
አ- አቡበከር ነው ያሉኝ ስሞትን?
አዎ አዎ እሺ የሰጡን መረጃ ስለመዘገብን የእኛን የቴሌግራም ስልክ ቁጥር ሰተኑት ስክሪንሾት ሳሌ ይላኩልን።
እሺ እሺ ዜሮ ዘጠኝ ዘጠና ሁለት
ዜሮ ዘጠኝ ዘጠና ሁለት አስራ ሶስት
እሺ ዘጠና ሁለት አስራ ሶስት ዜሮ አንድ
አስራ ሶስት ዜሮ አንድ ሀምሳ አምስት
ሀምሳ አምስት አምስት አንዴ ድገሚልኝ።
ዜሮ ዘጠኝ ዘጠና ሁለት አስራ ሶስት ዜሮ አንድ ሀምሳ አምስት እሺ
ሲልኩ ስምና ስልክ ቁጥሮትንም አንድ ያስቀምጡልን።
ይቅርታ ይቅርታ እስክሪብቶን ስላልያዝኩኝ እሺ ዜሮ ዘጠኝ
ዘጠና ዘጠና ሁለት ሁለት እሺ